ሄሎ ጤና ይስጥልኝ ቤስት ቤት
አንድ ካሸር ቁጥር እንደ ብሎኝ ነው
ካሸር
ቁጥር እንትን ቀመሩ
እሺ
እንደ ብሎኝ ነው አስራ አንድ
እሺ አስራ አንድ ሰማንያ አምስት እሺ
ሰባ ስድስት
እ
ሰባ ሰባ ሰባ ስድስት ስድስት አስራ ስድስት
ሰባ ስድስት አስራ ስድስት አ፣
አዎ ታርሞልሃል። አንድ ጨዋታ አውጥቶብሃል።
እሺ ሌላም አለ እስኪ ሌላም አለ። እሺ አስራ ሁለት
አስራ ሁለት አስራ ስድስት
እሺ
ሰባ
እሺ
እ፣ ቁጥሩ ያስቸግራል። ሰማ- ሰማንያ ሶስት ነው እንዴ?
ሰባ ሰማንያ ሶስት
ዘጠና ሶስት ዘጠና ሶስት መሰለኝ ዘጠና ሶስት ነው። እሺ ይሄኛው ስልሳ ብር ተመላሻለሁ።
ስልሳ ብር ተመለሰ።
አዎ
እሺ ሌላም አለ
እሺ
እ፣ አስራ ሁለት እሺ
ሀያ ሶስት
እሺ
ዘጠና ሁለት እሺ
ሀምሳ ሰባት
ይሄኛው lost ነው። ብዙ ጨዋታ አውጥቶብሃል።
እሺ አመሰግናለሁ።
እሺ እሺ መልካም ቀን።